ደቂቅ እርባታ ምዕራፍ አንድ ኩሉ ሁሉ ይሆናል፣ በሰባት ሰራዊት ይረባል። ሰባት ሰራዊት የተባሉም ሩቆችና ቅርቦች ወንዶች፣ ሩቂቱ ሴት፣ ሩቆችና ቅርቦች ሴቶች ንህነ ናቸው። ሩቁ ሩቅ ሩቁ አልአጸፋ ይነገራል። ሩቅ ሩቁ አልአጸፋ ይነገራል። ቅርብ ቅርቡ አልአጸፋ አይነገርም። በአጸፋ ሲነገር ተሰባሕክሙ ኦ ሐዋርያት በሰቢከ ወንጌል ወኩልክሙ ሰማዕተ ኮንክሙ ኩሉ ባለቤት ሲጠራ ከተጸውኦ ስም በቀር ለብትን ሰዋስ ሁሉ ቅጽል ይሆናል። ባለቤት ሲቀር ይበቃል። ኩሎሙ ኩላ ኩልክን ኩልነ ይላል። ባሕቲቱ ብቻው ይሆናል። ለባለቤት ሲቀርብ ቅጽል ይሆናል። ከባለቤት ሲርቅ ተሳቢ ይሆናል። ተሳቢ ሲሆን እይከውን ስጋ መድኃኒተ ባሕቲቶ ይላል። በዘጠኝ ሰራዊት ይረባል። በነባር አንቀጽ በዘማች አንቀጽ ያሳስራል። በነባር አንቀጽ ሲያሳስር አምስት አገባቦች ይከተሉታል። አምስቱም እንዘ ቅድመ እስከ እመ ሶበ መዋዕለ ድህረ ናቸው። አኮ ስጋ ባሕቲቱ እምድህረ ተዋሃደ እመ ተዋሃደ ሶበ ተዋሃደ አመ መዋዕለ ተዋሃደ ይላል። አኮ አብ ባሕቲቱ እምቅድመ ይትወለድ እምቅድመ ይትወለድ እንዘ ይትወለድ እንዘ ይትወለድ ይቅርታ እምቅድመ ይትወለድ እንዘ ይትወለድ እስከ ይትወለድ ወልድ እማርያም አኮ ስጋ ባሕቲቱ እምድህረ ተዋሃደ እመ ተዋሃደ ሶበ ተዋሃደ አመ መዋዕለ ተዋሃደ ይላል። አኮ አብ ባሕቲቱ እምቅድመ ይትወለድ እንዘ ይትወለድ እስከ ይትወለድ ወልድ እማርያም ባሕቲትከ ባሕቲቶሙ ባሕቲትክሙ ባሕቲታ ባሕቲትኪ ባሕቲቶን ባሕቲትክን ባሕቲትነ ባሕቲትየ ባሕታዊ ብህትዋን ባሕታውያን ብህቱት ባሕታዊት ብህትዋት ባሕታውያት በቀናን እንደ ባሕቲቱ ይፈታሉ። ራቁ ራቁቱ ይሆናል። ከባለቤት ሲርቅ ቅጽል ይሆናል። ለባለቤት ሲቀርብ ተሳቢ ይሆናል። አገባቡ እንደ ባሕቲቱ ነው። በዘጠኝ ሰራዊት ይረባል። በነባር በዘማች አንቀጽ ያሳስራል። በነባር አንቀጽ ሲያሳስር አምስት የቀደሙ አገባቦች ይከተሉታል። በሩቅ በሩቁ በአጸፋ ያለ አጸፋም ይነገራል። በቅርብ ያለ አጸፋ አይነገርም። ራቅከ ራቆሙ ራቅክሙ ራቃ ራቅኪ ራቆን ራቅክን ራቀየ ራቅነ ይላል። ሩቅ ሩቃን ርቅት ሩቃት በቀናን እንደ ራቁ ይፈታል። ከንቱ በክ ብላሽ ይሆናሉ። ከንቱ ለአንድ ወንድ ባለቤት ሲጠራ ቅጽል ይሆናል። ባለቤት ሲቀር ይበቃል። በክ ይበቃል። ጻዕዳ ነጭ ይሆናል። ባለቤት ሲጠራ ለአንድ ወንድ ለአንዲት ሴት ቅጽል ይሆናል። ባለቤት ሲቀር ይበቃል። ጻዕዱ ነጮች ይሆናሉ። አካሄዳቸው እንዳንዱ ነው። ውእቱ ዝኩ ዝስኩ ዝክቱ ያ ዝ ዝንቱ ይህ ውእቶሙ እልክቱ እሙንቱ እኒያ እሉ እሎንቱ እኒህ ይእቲ እንታክቲ እንትኩ ያቺ ዛ ዛቲ ይህቺ ውእቶን እልኩ እማንቱ እኒያ እላ እሎን እላንቱ እሊህ ይሆናሉ። እሙንቱ እሉ እማንቱ ሲቀሩ በግዕዝ ይነገራሉ። በታየ አላጸፋ በአጸፋም ይነገራሉ። ባልታየ በማሰሪያ አንቀጽ በባለቤት በዘርፍ አጸፋ ይነገራሉ። በባለቤት አጸፋ ሲነገሩ እስከ ሰበከ ጴጥሮስ ሃይማኖተ ወውእቱ ተሰቅለ በማሰሪያ ሲታጠፍ ወበውእቱ ስብከት ተሰባሃ በዘርፍ ሲታጠፍ ሰበከ ጴጥሮስ ትምህርተ ወንጌል ወበውእቱ ወንጌል አእመነ ሰባ ሰምና ወርቅ እየራሳቸው ይታጠፋሉ ይታጸፋሉ። ውእቱ እርሱ አንተ በቁምቀሪ ውእቶሙ እሙንቱ እርሳቸው አንትመ እናንተ ይእቲ እርሷ አንቲ አንቺ ውእቶን እማንቱ እርሳቸው አንትን እናንተ አነ እኔ ንህነ እኛ ይሆናሉ። የማይዘምት አይወድቅባቸውም። አገባባቸው ወሂኒ አዲ ም ሲሆኑ ወሂኒ ሰ ባሕቱ ግን ሲሆኑ ሰ ተለይቶ ሰ ሳ ማ ሲሆን ባሕቱ ተለይቶ ነገር ግን ሲሆን ወሂኒ ጥቀ ስንኳ ሲሆኑ ጥቀ ተለይቶ ስንኳን ሲሆን ሁኑትን ሲሆኑ ናቸው። በአጸፋ ይነገራሉ። ሰማ ሲሆን ይቤሎ ለዘይቤሎ ህያውኑ ህያውኑ ህያውኑ እሁከ ውእቱሰ ሞተ ሳ ሲሆን ሁኑትን ሲሆኑ ይስማሙታል። ይቤሎ ለዘይቤሎ መጹ ላይካኒሁ ለንጉስ ውእቱሰ ተርፈኑ ተርፈሁ ወይቤሎ ጥቀ ውእቱ ስዩመ ዚአሁ ጥቀ ይመጻ በማድረግ ተደራጊ በማስደረግ አድራጊ ተደራጊ በማደራረግ ተደራራጊ የሆኑ አይነገሩም። ኪያሁ እርሱን ኪያከ አንተን ኪያሆሙ እርሳቸውን ኪያክሙ እላንተን ኪያሃ እርሷን ኪያኪ አንቺን ኪያሆን እርሳቸውን ኪያክን እላንተን ኪያየ እኔን ኪያነ እኛን ይሆናሉ። በአጸፋ ይነገራሉ። በመደረግ ተደራጊ በማድረግ አድራጊ በማስደረግ አስደራጊ በማደራረግ አደራራጊ እየሆኑ አይነገሩም። አካሄዳቸው እንደ ውእቱ ነው። ሎቱ ለእርሱ እርሱን ለከ ላንተ አንተን ሎቶሙ ሎቶሙ ለእርሳቸው እርሳቸውን ለክሙ ለላንት ላንተን ላቲ ለእርሷ እርሷን ለኪ ላንቺ አንቺን ሎን ሎቶን ለእርሳቸው እርሳቸውን ለክን ለላንት ላንተን ሊተ ለየ ለኔ ለኔን ለኔ እኔን ለነ ለእኛ እኛን ማለት ነው። ለሊሁ እርሱ ቅሉ ለሊከ አንተ ቅልህ ለሊሆሙ እርሳቸው ቅላቸው ለሊክሙ እላንት ቅላችሁ ለሊሃ እርሷ ቅሏ ለሊኪ አንቺ ቅልሽ ለሊሆን እርሳቸው ቅላቸው ለሊክል እላንት ቅላችሁ ለልየ እኔ ቅሌ ለሊነ እኛ ቅላችን ይሆናሉ። በዘርፍ በተሳቢ አጸፋ ይነገራሉ። በጽድቅ ባሉታ ያሳስራሉ። በጽድቅ ሲያሳስሩ እንዘ ይስማማቸዋል። መሐረ ክርስቶስ መጥወተ ርእስ እንዘ ለሊሁ ይሜጡ ርእሶ ባሉታ ሲያሳስሩ እስመ አምጣነ አኮኑ ከገቡበት አንቀጽ ይስማማሉ። ኢክዳ ጴጥሮስ ቃሎ ለእግዚ እስመ ለሊሁ አምጣነ ለሊሁ አኮኑ ለሊሁ ሰማዕተ ኮነ። አካሄዳቸው እንደ ውእቱ ነው። ኪያሁ እርሱን ቅሉን ኪያከ አንተን ቅልህን ኪያሆሙ እርሳቸውን ቅላቸውን ኪያክሙ ላንተን ቅላችሁን ኪያሃ እርሷን ቅሏን ኪያኪ አንቺን ቅልሽን ኪያሆን እርሳቸውን ቅላቸውን ኪያክሙ ላንተን ቅላችሁን ኪያየ እኔን ቅሌን ኪያነ እኛን ቅላችንን ይሆናሉ። በበይናቲሁ እርስ በርሱ በበይናቲሆሙ እርስ በርሳቸው በበይናቲክሙ እርስ በርሳችሁ በበይናቲሃ እርስ በርሷ በበይናቲሆን እርስ በርሳቸው በበይናቲክን ላንት በላንት እርስ በርሳችሁ በበይናቲነ እኛ በእኛ እርስ በርሳችን ይሆናሉ። አገባብ አይስማማቸውም። ማሰሮቻቸው፣ አንቀጾቻቸው መደራረግ ማድረግ ናቸው። ናሁ ዮጊ ዬ ነዋ እነሆ ይሆናሉ። ነዎ ነዮ እነሆት ይሆናል። ነዮሙ እነኋቸው ነያ እነኋት ነዮን እነኋቸው ነየ እነሆኝ ነየነ እነሆን ይሆናሉ። በነባር በዘማች አንቀጽ በፊት በኋላ ይነገራሉ። መነሾቻቸው እንዘ ድህረ ኢ ናቸው። ማሰሪያቸው አንቀጻቸው ይቤ ነው። ናሁ መጻ ይቤ ናሁ መጻ ናሁ ይመጽእ ናሁ መጻይከ ናሁ ትመጽእ ነዋ መጻ ነዋ ይመጽእ ነዋ መጻይከ ነዋ ትመጽእ ነዋ መጻይኩ ነዋ እመጽእ ነዮሙ መጹ ነዮሙ ይመጽኡ ነያ መጻት ነያ ትመጽእ ነዮን መጻ ነዮን ይመጽአ ነየ መጻይኩ ነየ እመጽእ ነየነ መጻይነ ነየነ ንመጽእ ብሎ ይገባል።